hello
አቤት ሰላም ጤና ይስጥልኝ።
ሰላም እንደምን ዋልሽ?
እግዚአብሔር ይመስገን። Donkey Tube ነው። ምን ልርዳዎት?
እሺ አዲሱን ስራ ለመመዝገብ ነበረ።
እ፣ ቪዲዮን ያዩበት link አለ። በ link ኡ apply ማድረግ ይችላሉ። YouTube ላይ ነው አደለ ያዩት?
አ
እ፣ ስለዚህ description ላይ ባለው link ይመዝገቡ።
okay፣ እዛ ላይ እንትን ልበል።
አዎ አዎ፣ እዛ ላይ ነው የሚቻለው።
እሺ፣ አመሰግናለሁ። ሰላም እሺ እሺ፣ አሜን።